Hello ጤና ይስጥልኝ ቃል ኪዳን ነኝ ከበስተ ቤት ምን ልርዳዎ?
ወጪ ነበር
withdraw አድርገው ነው አ፣ አ፣ አልገባም።
አልገባም።
በዚህ ስልክ ቁጥር ነው?
ዜሮ ዘጠኝ ዜሮ ዘጠኝ ነው የሚለው ስልኩ።
አዎ ሰማንያ ዘጠኝ መጨረሻው።
አ፣ አ፣ እሺ ስንት ብር ነው?
አስራ ሶስት ሺህ አምስት መቶ የዛሬ ነው አይደል?
አ፣ እሺ አንዴ መስመር ላይ ጠብቁኝ።
እሺ፣ እሺ።
እሺ ወደ አንድ ሺ አርባ ሁለት ሰላሳ አንድ ስልሳ ሁለት ዜሮ ሁለት ሰባት አ፣ አ፣ ልክ ነው።
አ፣ አ።
እሺ confirm ተደርጓል። አሁን process ላይ ነው ይገባሎታል።
እሺ አስቸኳይ ነው በይልኝ፣ cash የሚዘጋበት ነው
እኮ እሺ confirm አድርጌዋለሁ። ይገባሎታል። ትንሽ እኮ ጠብቁትና urgent ካልገባ ነው ይሉኛል። urgent ነው በይልኝ።
እንደዛ ማለት አልችልም፣ ግን እሺ እንሞክራለን። እሺ
አይ ከዚህ በፊት ግን እንደዛ አድርገውልኛል። cash የሚዘጋበት ስለሆነ ያስተባብለኛል በጣም።
እሺ አሳውቅልሃለሁ ለ supervisor ኦች እሺ አመሰግናለሁ።